Hello አክሊል ወይ አቤት አቤት
የእሱ ወይ።
የኤድስ በር አልሰጡም?
አ- አልሰሩትም። እንትን ምንድን ነው የ communication ችግር ነው መሰለኝ።
እሺ አገናኘኝ፣ እዛ ከሆንክ ችግር የለውም።
እሺ እሺ
Hello Hello ጤና ይስጥልኝ እናቴ ከ BeU ነበረ አዎ
በመቶ አምስት ሰባ ስምንት ስልሳ ሰባት order ነበር ሳላት አዎ ለሱ ያው ነበረና እ፣ ሰባ ስምንት ስልሳ ሁለቱ ደግሞ fish ነበረ fish burger ነበረ እሺ እ፣ ሁለቱም የኔ ነው ብሎ ነው ይዞ ሄደ ልጁ ማለት ነው ሁለቱም ግን የተሰራ fish burger ነው
አይ ይኸውልሽ fish burger አይደለም የኛው order fasting burger ነው የጾም በርገር ነው የታዘዘበት በቃ አሁን ይሰራለታልሽ
አይ ካ- ካልሰራችሁት ተይው ይቅር እሺ እናቴ አልተሰራም ካልሰራችሁትማ ይቅር እንደዛ ከሆነ እሺ ይሰራለት ይቀር አይ ይ- ይቅር ሰዓት ስለይ አስተመራይ የኛውም የኔ- ሁለቱ የኔ ነው ብሎ ነው ይዞ ሄደው ሰራለት ነው ሌላ driver ይዞ ወጥቷል አዎ fish burger ስንት ነበረ ቆይ order ነበሩ ንገሪ ምኑ ቁጥር ኦ- አዎ ፈርሞ ይዞት የወጣው ልጅ መቶ ሰባ ስምንት ስልሳ ሁለት
ስልሳ ሁለት እስቲ ቆይ እሺ ግን አ- አየ- አይሰራ እሺ ድጋሜ ለመስራት እንትን ብለሽ ከሆነ አይሰራ የኛው check አረግለው ሁሉ ምግብ ይዞ ወጥቶ ከሆነ ልጁ እሺ ይዞ ወጥቷል። ሁለት ሮቤል ነው ስሙ ይዞ ወጣ ማለት ነው። ላይ የፈረመው
አዎ እና ሁለቱ ግን ይኸውልሽ የእሱ አንድ fish burger ነው የነበረው አዎ ሁለቱም ያንተ ነው ወይ? አዎ አለኝ። ከዛ ሁለቱም ጠውት ሁለቱንም ይዞ ሄደ ፈርሞ ማለት ነው።
እሺ እሺ እናቴ እሺ እሺ ግን እንትን ካላለ አይሰራ ይቅር እሺ የኛውን check እናደርጋለን እኛ
hello
ወይ እደውልልሃለሁ እሺ
እዚህ አሁን ምግቡን ሌላ ልጠብቅሽ driver ይዞት ሂዷን ነው እያለች ያለችው እሷ እና ግን አይመስለኝም። እሺ እዚሁ ልጠብቅሽ ወይስ ሌላ ወረዳ አዎ አለ?
ቆይ ልጁን check ይደረግና ጠብቀናል አምስት ደቂቃ አምስት ደቂቃ ከሆነሽ